ጤና ይስጥልኝ። ሙሉ ስፖርት ነው በኩልረዳው
ትናንት ወደ ሁሉ ስፖርት ከቴሌብር ብዛት አስተላልፌ ነበር እና እስካሁን አልገባልኝም። ከቴሌብር ቆርጦብኝ አልገባልኝ
ከቴሌብር ቆርጦ ነው የማያውቅ ያገባል።
አልገባልኝም። ሁሉ ስፖርት ላይ
እሺ ከቴሌ- ሜሴጅ ልከዋል
ምን ላይ ቴሌግራማችን ላይ አ ቴሌግራም ላይ ሜሴጅ ልኬያለሁ፣ ግን እስካሁን አልታየልኝም።
ማን ልበል ስሞትን የቴሌግራም
እሱ ባለው ሰላሳ ሁለት ይሄ አይደለም ቁጥሩ ዘረዘ ሰላሳ ሁለት ምናምን በት ነው።
እስቲ ስሙን አያውቁትም ቴሌግራሙን
አይ እሱ ባለው እየው እሱ ባለው እየው
እሱ ባለው እዮብ የሚል የለም
እሱ እየው በሚል የለ
እሱ አ ሞክሪ እስኪ እንደዛ እሱ- እሱ እዮብ አለ አለ አይደል? አ እሺ text ኡን ያደረጉልን እኮ አዎ ምን ነበር ማድረግ አለብኝ?
ከቴሌብር የተላከሉትን message screenshot አድርገው ነው መላክ ያለቦት okay ነው እንዴ?
አዎ እሺ